ሄሎ hello ሰላም ጤና ይስጥልኝ።
አብሮ ይስጥልን።
እሺ አሁን ደውለው ነበር።
አዎ እሺ ተቀያሪ ስልክ ልስጦት።
ተቀያሪ ስልክ። እሺ አሁን እሺ ሆቴል ማዘዝ የሚችሉበትን እሺ።
ዜሮ ዘጠኝ አዎ፣ ይስ- አዎ፣ ወይ ስልክ አንዴ። እሺ ከአንዴ ይቅርታ፣ አንዴ ያዝልኝ። ዜሮ ዘጠኝ ስልሳ ሰባት ደስ ደስ ዜሮ ዘጠኝ ስልሳ ሰባት አርባ ሁለት ዜሮ ዜሮ ዘጠኝ ስልሳ ሰባት አርባ ሁለት ዜሮ አምስት ሰላሳ አምስት ዜሮ አምስት ሰላሳ አምስት እሺ አመሰግናለሁ እናቴ። ሰላሳ አምስት አዎ እናመሰግናለን።
እሺ እሺ፣ ማን ልበለው?
ቤቲ ቤቲ።
ደውሎ እሺ ያዋሯ ሰው። እሺ እሺ እሺ እሺ መልካም ቀን።